ጤና ለማኒ ባባ
አሎ
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን አባት።
የሆነች ዶልፊን ነበረችኝ።
እሺ
ሁለት ሺ አስራ አንድ ናት።
እሺ traveler ነው
እሺ
እና ቆንጆ ነው። ምንም body ምናምን ንክክ የለውም። ሞተርም አይፈልግም። ምንም ንክክ የለውም።
እሺ።
body ቀይ ነው ቀይ ነው።
እኮ ፓስተር እ?
branch ኣችን ላይ ይዘውልን ይመጣሉ።
ፓስተር ፓስተር ነው branch ኣችሁ?
አይ ፓስተርና መስቀል ስላውና ፓስተር የስራ መኪኖቻችን ፓስተር ላይ ስለሚገኙ ይዘውልን ቢመጡ ብለን ነው።
በቃ እስኪ ሞክራለሁ። ፓስተር ምኑ ጋር ነው?
ፓስተር አደባባይ ፊት ለፊት።
በቃ እሺ
እሺ ሞክራለሁ። እሺ። እሺ።
ዜና ነው።